ሰላም ጤና ይስጥልኝ ቴሌብር
ገብረማርያም
አቤት አቤት ማሳመሪያ ሞክሬአለሁ።
ጥሪ ማሳመሪያ ስምንት ሀያ ሁለት ላይ ይደውሉ።
ደውዬ ነው
ይሄ የቴሌቪዥን አገልግሎት ነው። ይቅርታ
እ
ይሄ ሌላ ነው።
እሺ
እሺ